ሰላም ጤና ይስጥልን። ችችት እባክዎ
ዛሬ መጣ ቃል የገባችሁልኝ ነበር የከረመ ቃሪያ ስድስት በዚህ ቁጥር
ሰውን
ኦኬ።
ትዕግስት አዎ፣ ኪዳነ የቆየ ነው። አዎ ትዕግስት ኪዳነ ኦ- ኦኬ።
ወጥቷል።
ቃሪያ ነበር ቃሪያ ነበር አጠቃላይ አምስት ኪሎ አዎ ሀያ ሁለት ሆሊዴይ ሆቴል አዎ ወጥቷል። አዎ ዛሬ ይጠብቁ።
እንግዲህ ዛሬ መጨረሻ ብላቸዋል።
አዎ የመጨረሻው ወጥቷል። እዚህ የወጣ product ላይ ነው እያየሁት ያለሁት።
እሺ እሺ።
ለ driver ኦች ይጠብቃል።
እንዲደውሉ እናሳውቃለን። ይጠብቁ፣ ይደውሉታል።
አ፣ ስልካቸው አለሽ delivery?
እ፣ ስልካቸው በፊት order የተደረገው ነው የሚወጣው እንጂ አሁን ላይ እንደ አዲስ ስለሆነ product የሚወጣው የአሁኑ driver የለም።
እሺ።
ይቅርታ ግን እንዲደውሉ አሳውቃቸዋለሁ።
እሺ
እሺ፣ መልካም ቀን።
አሜን።